ሄሎ ጤና ይስጥልን ቤት ቤት
ሰላም ሰላም አለን። ምን እንትኑ አይሰራም? ለምንድን ነው ምን አልሰራልህ?
የቻፓ
ሲቪ ስልካቸው እ ስ- ስልካቸውን አይሰራልህ?
እ
እስቲ ሜቢ ወይ ቴሌግራም ላይ ታወራቸዋለህ።
ቴሌግራም ላይ የት አለው? ኢንቫይት እ, የላቸውም ራሱ ጭራሽ።
አይ ቴሌግራም በዚህ ቁጥር አለ።
እሺ ነገር save አድርገውና እሱ ላይ አውራ- የለህም ቁጥራቸው
ስልሳ ስልሳ ሰባ ሁለት አዎ
እሱ፣ አ, የለም የለም ጭራሽ አይሰራም።
አይሰራም። ስደውልም አይሰራም ቴሌግራም deposit ነው አይደለ?
አዎ እሺ አሁን እየመለሱልን ስለሆነ እስቲ ትንሽ ጠብቃቸዋለሁ ወይ ትንሽ ጠብቅ። እሺ እሺ። እ ትንሽ ጠብቅ። እየመለሱ ስለሆነ አሁን እም፣ እ፣ ያው ዋሳ ቴሌግራም ላይ ስላልከልናል አይደል message ህን
አ፣ አ፣ አ።
አዎ በቃ እያሳወቅናቸው ስለሆነ ነው። ይግ- ይገባላል። ትንሽ ጠብቅና እሺ በቃ ይገባላል። እሺ ይቅርታ።
እሺ ማ፣ እሺ መልካም ምሽት።
አሜን እሺ